hello ጤና ይስጥልኝ ቤስት ቤት
አውሮፕላን እንዲያ ናቸው ሰላም አለሁ። በዚህ ስልክ የሆነ ቀመር ቀምሬ እ እሺ ኦንላይን ቆርቼ የሆነ team ኡ ጋር ተቋርጦ ነው ያለው እና cashout ለማድረግ አስቸገረኝ።
okay cashout ማለት አይቻልም። ጨዋታ postponed ነው የሆነው እና ሀያ አራት ሰዓት መጠበቅ ነው ያለብህ። እሺ ሀያ ሰዓት ሀያ አራት ሰዓት መጠበቅ አለብህ። ትናንት ጨዋታው ሊካሄድ እስከነበረበት ሰዓት ማለት ነው።
okay ከዛ በኋላ ውጤት ይታወቃል። እሺ እሺ፣ ስለደወልክ እናመሰግናለን። መልካም ቀን።
እሺ እሺ።